የኢትዮጵያ ሮዳስ ቢዋኮም ልርዶት ጤና ይስጥልን። የፍሪጅ ጥገና ፈልጌ ነበረ።
እሺ ደንበኛችን ቢጂ ID ዎትን ይነግሩኛል?
አርባ ዘጠኝ
እሺ አርባ ዘጠኝ አርባ ዘጠኝ ሰባ ሶስት ሀያ ስድስት
አርባ ዘጠኝ ሰባ ሶስት ነው ያለኝ አርባ ሀያ ስድስት
አርባ ዘጠኝ ሀያ ስድስት ኮሽናል ላይ ያለው
አርባ no sorry ሰባ ሶስት
አርባ ዘጠኝ ብለው ከዛ ሰባ ሶስት ሰባ ሶስት እሺ ሰባት ሶስት እሺ
ሀያ ስድስት እሺ ስልሳ ስድስት
እሺ መስመር ላይ ጠብቁኝ ደንበኛችን እንፈልግልዎት ይቅርታ እርስዎ promoter ኖት አዎ አዎ አዲሱ የ leader code ነው ይሄ ይሄ አዲሱ የ leader code ነው። አዎ።
እም፣ በአዲሱ አይመጣልኝም ወይ ቲን እሺ እንትን TIN number ወይ ስልክ ቁጥር አዎ ንገሪ
እሺ አንዴ ዜሮ ዘጠኝ አስራ አንድ
እሺ ዜሮ ዘጠኝ አስራ አንድ ሰላሳ ዘጠኝ ስንት አለኝ ሰላሳ ዘጠኝ ሰላሳ ዘጠኝ እሺ ሰላሳ ዘጠኝ ዜሮ ዜሮ ዜሮ ዜሮ
ዘጠና ዘጠና
አዎ እሺ ይቅርታ መስመር ላይ ጠብቁኝ
ችግር የለም።
እም፣ በዚህም አልመጣልኝም TIN number ኡን ይነግሩኛል okay ሶስት ዜሮ
እሺ ሶስት ዜሮ ሀያ አንድ ሀያ አንድ አስራ ዘጠኝ አስራ ዘጠኝ ሰባት ሀምሳ አምስት ሰባት ሀምሳ አምስት እሺ አንዱ አለም ባርና ሬስቶራንት ነው አዎ
እሺ ደንበኛችን እ የባለቤቱ ሙሉ ስም ይነግሩኛል
እ፣ እሺ አንዱ አለም በገርሳ
እሺ አንዱ አለም መገርሳ የእነሱ ስም ነው?
እ፣ ዜሮ ዘጠኝ አስራ አንድ እሺ ሰላሳ ዘጠኝ እሺ
ዜሮ ዜሮ እሺ
ዘጠና
እሺ የት አካባቢ ነው የሚገኙት ቂሊንጦ ከቤጂንግ ሆስፒታል ከፍ ብሎ ቂሊንጦ ከቤጂንግ ሆስፒታል ከፍ ብሎ ቤልጂንግ ሆስፒታል ከፍ ብሎ አዎ
እሺ እሺ ምንድን ነበር ቅሬታዎት አ፣ ፍሪጁ አያቀዘቅዝም ነው ያለኝ። ደውሎልኝ ነው እኔ እዛ አልነበርኩም። ደውሎልኝ ነው የነገረኝ። አዎ።
እሺ ፍሪጁ አያቀዘቅዝም እሺ እ፣ ይሄንን ቅሬታው መዝግቤ ወደሚመለከተው አካል አስተላልፈዋለሁ ሌላ ምረዶት ነገር አለ ሌላ የለም። አመሰግናለሁ።
በደው እናመሰግናለን ስለ አገልግሎቱ ያሎትን ሀሳብና አስተያየት ከሚሰሙት ድምጽ ኋላ ያስቀምጡልኝ መልካም ቀን